እሺ ዶክተር
hello ሰላም፣ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እንዴት ነው?
እግዚአብሔር ይመስገን። እንትን ልጆቼን አስመዝግቤ ነበረ እንትን እና ብር ከፍዬ address ተፈልጎ የዛኔ አላኩም ነበረ።
ቦጌሻ ትምህርት ነው እሺ። አድራሻ ምን የሚማሩበትን ቦታ
አይደለም እኔ እንትን register ማድረጋቸውን በምንድን ነው check ማድረግ እናንተ ጋር
በባንክ የከፈሉበትን በቴሌግራም ልከውልናል። የአካል ተማሪዎች ናቸው።
አይ
ኦንላይን ኦንላይን ናቸው ክፍለ ሀገር።
እሺ ችግር የለውም። እኛ የምንመዘግበው ራሱን የቻለ system አለን እሺ እና already system ላይ ስለተመዘገቡ ችግር የለውም። እርስዎ የተከፈለበትን በቴሌግራም ላይ attach ያደርጉልን ከኢሜይላቸው ጋር በኢሜይል ስለሆነ የምናገኛቸው በቃ አድርጌ ያለው እሱን በቃ ችግር የለውም። መጋቢት አስራ ስድስት ነው class የሚጀምረው። ከዛ ከመድረሱ ከአንድ ቀን ከሁለት ቀን በፊት communicate እናደርጋቸዋለን።
እሺ እና ምንድን ነው የምንዘጋጀው እኛ?
ምንም በቃ ኢሜይላችንን መጠበቅ ብቻ ነው እና እንደውላለን።
ስለዚህ በአስራ አምስት ምናምን ደውል።
እሺ ችግር የለም ይቻላል።
እሺ አመሰግናለሁ።
እሺ መልካም ሰላም። አሜን።